ሄሎ
ሄሎ ጤና ይስጥልኝ ዶንኪ ቲዩብ አዎ Donkey Tube ነው
የ YouTube ትምህርቶችን ለመማር ነበር
ስንት አመትሽ ነው
እኔ አሁን አስራ ስምንት ልሞላኝ ነው
እሺ የ YouTube ትምህርቱ በኦንላይን ነው የሚሰጠው አሁን ላይ ክላሱ ተጀምሯል
OK ያለውን price እና መቼ መቼ የሚለውን ብትነግሪኝ እሺ ክላሱ በሳምንት ሶስት ቀን ማክሰኞ ሀሙስ ቅዳሜ ነው የሚሰጠው በ online በ email email address አለሽ ኦ
በኢሜልሽ ነው የሚላክልሽ link ይላክልሽ እና በዛ link ገብተሽ ዙም ላይ ነው የምትማሪው በሳምንት አንድ ቀን ሰኞ ሰኞ Google meeting አለ እና ክፍያው የሶስት ወሩ ሙሉ ክፍያ አስራ አምስት ሺህ ብር
የሶስት ወር አስራ አምስት ሺህ ብር አዎ አሁን ክላሱ ተጀምረዋል ያለፈውን class ቪዲዮ እንልክልሽ እና ከዚህ በኋላ ያለውን በየቀኑ እየተከታተልሽ ትማሪያለሽ ማለት ነው መጨረሻ ላይ ሰርተፍኬት ይሰጣል የመመረቂያ ቪዲዮዎች ትሰራላችሁ
እሺ ቆይ ቤተሰብ ላማክርሽ thank you እሺ አመሰግናለሁ እሺ አመሰግናለሁ እሺ